ቢናን ለምንድን ነው ሁሉ ስፖርት ነው የምንወደው?
hello ሁሉ ስፖርት ነው የምንወደው?
ያ ነበረ ብር ማለትም ቆርጦብኝ ደውዬ ነግሬያቸው ነበረ እሺ
እና ነገ ምናምን ይገባላል ምናምን ብሎ ነበር፣ ግን ምንም ነገር የለም።
ትላንትና ያሳወቁ
ያ- ተ- ያሳወቅኩት ከትናንት ወዲያ ነው። ትናንት ሳውቅ ያለው
ማን ነው የሚለው የቴሌግራም ስሙት?
ቴሌግራም በማን ነው? በሰው ነው